ችግርሽ ብዙ ነው እናና ዘመዴ እናና ዘመዴ
ተውምለው ተውምለው ተውምለው ተውምለው አንተን የማፈቅር ምንክን አይችለው ተውምለው ተውምለው አንተን የማፈቅር ምንክን አይችለው ተውምለው ተውምለው
መናጢዳነ ለምን ትኛለሽ መናጢዳነ ለምን ትኛለሽ አንቺ ያለዳሌ እያለ ጭን ምናለሽ አንቺ ያለዳሌ እያለ ጭን ምናለሽ እየተሳሰቡ ከተጠቃቀሙ እየተሳሰቡ ከተጠቃቀሙ ምን ይጎዳል ብለሽ መልኬ ማስቀየሙን ምን ይጎዳል ብለሽ መልኬ ማስቀየሙን እናና ዘመዴ እናና እንደምነሽ
ተውምለው ተውምለው ተውምለው ተውምለው ተውምለው ተውምለው ተውምለው ተውምለው ተውምለው ተውምለው አመል ነጭራጫ ቁመትህ አጭር አመል ነጭራጫ ቁመትህ አጭር ማፈሪያ መሆን ነው ከአንተ ጋር ፍቅር ማፈሪያ መሆን ነው ከአንተ ጋር ፍቅር ተውምለው ተውምለው ካልተመጣጠነ አቻና ደረጃ አልተመጣጠነን አቻና ደረጃ አልሆንም መሳቂያ የአገር መቀለጃን አልሆንም መሳቂያ የአገር መቀለጃን ተው ምን ነው ተው ምን ነው ተው ምን ነው ተው ምን ነው አይ
እናና እንደምነሽ እናና ዘመዴን እዩልኝ ስሙልኝ እችን ግድርድር እዩልኝ ስሙልኝ እችን ግድርድር ትንቀኝ ጀመረ ቁመት የቢያጥር ትንቀኝ ጀመረን ቁመት የቢያጥር መልክ መለያንቺ አይት በጣም ታጥቦን መልክ መለያንቺ አይት በጣም ታጥቦ በፍቅር ተስማምቶን መኖር ነው ተሳስቦ በፍቅር ተስማምቶን መኖር ነው ተሳስቦ ደርባቢ እንዲነሽ ደርባቢየል ሶፕ ሶፕ ቾፕ
ተውምነው ተውምነው ተውምነው ተውምነው በሁሉ አይበድል እዝጌር ሲፈጥር በሁሉ አይበድል እዝጌር ሲፈጥር ለመልክ መካሻ ጸባይህ ይመር ለመልክ መካሻ ጸባይህ ይመር ያጋጣሚ ነገር ያጋጣሚ ነገር ከአንተ ጋር ከጣለኝ ያጋጣሚ ነገር ከአንተ ጋር ከጣለኝ ተለማምጠ ያዘኝ ሲከፋኝ አባብለኝ ተለማምጠ ያዘኝ ሲከፋኝ አባብለኝ እንተው ማነ ተው ማነ እንተው ማነ ተው ማነ አቤቱ
አሁን ምን ይባላል ያንቺ መግደርደር? አሁን ምን ይባላል ያንቺ መግደርደር? ከፊቴ ምናለሽ ከመልኬ ማማር ከፊቴ ምናለሽ ከመልኬ ማማር ቁንጭና ሲበዛ አያድርስ ነው ጣጣው ቁንጭና ሲበዛ ተደርባቢልኔ
ተውማነ ተውማነ ተውማነ ተውማነ እንደፍር መንደርተኛ ከሚሳለቅብኝ እንደፍር መንደርተኛ ከሚሳለቅብኝ ከአንተ ጋር ፍቅር ምነው ቢቀርብኝ ከአንተ ጋር ፍቅር ምነው ቢቀርብኝ ሲያዩት ያላማረ ሲበሉት ያቅራል ሲያዩት ያላማረ ሲበሉት ያቅራል መልክ ካላማረ ሌላ ምን ይሰራል መልክ ካላማረ ሌላ ምን ይሰራል ተው ምነው ተው ምነው ተው ምነው ተው ምነው አይ
ከመልኬ ምናለሽ ቢያጥርም ቁመቴ መልኬ ፉንጋ ቢሆን ቢያጥርም ቁመቴ ከማን አንሼ ነው በሰው ልጅነቴ ከማን አንሼ ነው በሰው ልጅነቴ እዛም እዛም እያልሽ ሰው ስታማርጂ እዛም እዛም እያልሽ ሰው ስታማርጂ በእጅሽ ያለውትን እኔን እንዳታጪ በእጅሽ ያለውትን